económicos, ¿verdad? Hello, hello, ወይ
ከእናንተ አይደለም እንትን የተባለለት ምን የተሰራለት እኮ ከና ከኛ ነው ከእናንተ ተሰርቶልኝ ጣልኩት ነው ያለኝ።
እ፣ ከእናንተ shop ነው ቪዲዮ ያደረገው ከኛ ነው ማለት እኛ ነው የሰራንበት እኮ እኮ ኮዱን ይዞላችሁ መጥቶ ነው ወይስ እናንተ ናችሁ ኮዱን ነው የሰጣችሁ?
ወይ በእንትን voucher ሊሞላ ነው እኮ እሱ ወደ ራሱ ስር code ኡ- code ኡን ይዞላችሁ ነው የመጣው?
ለምን እኛ ነው የሰጠነው እንጂ ሰጠነው እና ጠፋበት ኮዱ ሳይሞላው ዛሬ ነው ዛሬ እንደዛ ነው ያለኝ።
ብር ያደረጋችሁት እና እ እ?
ብዙ ጊዜ ነው መቶ ብር ያደረጋችሁት? እሺ ልንገርህ፣ አያስታውቅም አይደል?
እዛው ላይ ልላክልህ። በቃ ይኸው አንድ አግኝቼዋለሁ፣ ልክልሃለሁ። እዛው ላይ ያልተሞላ ማለት ነው አይደል?
አዎ፣ ያ pending የሆነ አ መቶ ብር አዎ፣ አዎ፣ በቃ እኮ እሱ ላኪልኝ።
በቃ ይሄ ልክልሃለሁ።
እሺ አመሰግናለሁ ናትዬ።
ችግር የለውም። እሺ።
እሺ እሺ